ሄሎ
ሄሎ
ደውላችን ነበረ።
እሺ አሁን ነው የደወልነው? አሁን አካባቢ አዎ
እሺ አመልክተክ ነበር እንዴ በ junior accountant ነት
ወደ vehicles ሚሊኒየም ማን- አደ አዎ አዎ ወደ vehicles manufacturing አዎ አዎ
እሺ ነገ አራት ሰዓት ላይ ፈተና አለክ።
አይ፣ እኔ ያለሁት እኮ ጅማ ነው።
okay አችልም እና
መምጣት እንዴት አራት ሰዓት ላይ ያኛው እኮ ስምንት ሰዓት ምናምን ነው የሰማሁት እኔ።
okay ተደውሎልክ ነበር?
አዎ ቦታውን አሁን ረስቼ ነው መልሼ የደወልኩት።
okay ስምንት ሰዓት መምጣት ትችላለክ። እሺ ስፍ- ስምንት ሰዓት ፈተና ቦታ የት ነው?
ለቡ መብራት ኃይል አርሴማ ፊት ለፊት
ለቡ መብራት አድማ ትምህርት ቤት ውስጥ ነው።
አ- አረ አይደለም ለቡ መብራት ኃይል አርሴማ ፊት ለፊት ትምህርት ቤት ውስጥ አይደለም። አርሴማ መብራት ጋር ኃይል ስደርስ አዎ መብራት ኃይል አርሴማ ቤተክርስቲያን ጋር ስደርስ ትሻገራለህ። ፊት ለፊት ነው ያለው።
እሺ እሺ